hello hello
hello ይሰማል? ሰላም ነው?
ሰላም ነው፣ አልሐምዱሊላህ።
መረጃ ከተማርሽበት ዩኒቨርሲቲ ነበር እና ያገኘ ነው እ
እና ዩኒቨርሲቲ ላይ በ junior accountant ትርፍ ክፍት የስራ ቦታ ስላለ ሰኞ ፈተና አላችሁ። ይመቻል መምጣት?
የት
ለቡ እ?
መብራት ከአዲስ አበባ ቤተክርስቲያን ፊት ለፊት ለቡ መብራት ከአዲስ አበባ ቤተክርስቲያን ፊት ለፊት
እኮ company ው ማለት ነው።
ወዳ vehicle manufacturing PLC ነው። እሺ
እ እሺ ለቡ መብራት hello ሄሎ ይሰማል?
አዎ ለቡ መብራት ሄሎ
ሄሎ እየሰማሁኝ ነው።
ከአርሴማ ቤተክርስቲያን
እሺ ከአርሴማ ቤተክርስቲያን ፊት ለፊት ለቡ መብራት
እሺ እ እ ምንድን ነው ያልከኝ? company ው ሄሎ
እሺ እ
ወዳ vehicle manufacturing PLC አይሰማም?
አዎ ድምጽ ይቆራረጣል በጣም
W ODA ወዳ vehicle manufacturing PLC
ስንት ሰዓት ላይ ነው?
ሁለት ሰዓት ጠዋት ሁለት ሰዓት ጠዋት ከሰዓት መሆን አይችልም?
ከሰዓት ስምንት ሰዓት ካልተመ- ጠዋት ካልተመቸሽ ከሰዓት ስምንት ሰዓት ከሰዓት ስምንት ሰዓት
ጠዋት ካልተመቸሽ ማለት ነው። አዎ ከሰዓት ስምንት ሰዓት እሺ።
ትመጫለሽ?
አዎ መጣለሁኝ፣ ግን እንትኑን አሁንም በደንብ አልሰማሁም።
ምኑ?
የስሙን company ውን
W O D A ወዳ vehicle manufacturing። አሁንስ tex- text ታደርግልኛለህ ካላስቸገርኩ?
አሁንም አልሰማሽም?
አዎ አይሰማም፣ ቁርጥርጥ ይላል።
እሺ ወዳ ወዳ ወዳ vehicle manufacturing PLC።
ወዳ vehicle
አዎ ወዳ vehicle
እሺ manufacturing PLC እሺ እሺ